ቅኔ ካፌ ፈሰሰ ያንቺን ስም ያወደሰ ማርያም ማርያም እያልኩኝ ሰልፎን በድል አለፍኩኝ። ቅኔ ካፌ ፈሰሰ ያንቺን ስም ያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ሕይወት በሞት ተደምድሞ ስጋ በነፍሴ ተሹሞ ጠላት በሴራው ሳይጥለኝ ድንግል ምልጃሽ ነው ያዳነኝ። ቅኔ ካፌ ፈሰሰ ያንቺን ስም ያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ነጋ ያ ክፉ ጨለማ ጥልቆ ስምሽን ሲሰማ መቼም ተርቼሽ አላፍርም ጸንቷል ኪዳን ዘላለም ቅኔ ካፌ ፈሰሰ ያንቺን ስም ያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ጎድሎ አያውቅም መዳፌ ላንቺ ቅኔ ተሰልፌ ትርፌ በረከቴ ነሽ አምሳል ወደር የሌለሽ ቅኔ ካፌ ፈሰሰ ያንቺን ስም ያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ዛሬ የሚያስፈራኝ የለም ከቦኝ የልጅ ሰላም ትምክት ጋሻ ሆነሽኛል ግርማሽ ዙሪያዬን ከቦኛል ቅኔ ካፌ ፈሰሰ ያንቺን ስም ያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ። ቅኔ ካፌ ፈሰሰ ያንቺን ስም ያወደሰ ማርያም ማርያም እያልኩኝ ሰልፉን በድል አለፍኩኝ።